ሄሎ ሄሎ ጤና ይስጥልኝ። ሄሎ አብሮ ይስጥልን። hello አቤት
እሸቱ ላይ ለመምጣት ምን ምን ያስፈልጋል?
እ እጹብ ድንቅ ልጅ ለማስመዝገብ ነው።
አ
እድሜ አምስት ዓመት እና ከዛ በታች የሆኑ ልጆች እ ልዩ ተሰጥኦ ያላቸውን ልጆች እና የእናንተ ቤተሰብ ያልሆኑ ሌላ በሰፈር ወይም በጎርቤ- በጎረቤት የምታውቋቸውን ልጆች መጠቆም ይቻላል።
እሺ ቆይ አንዴ መልሼ ልደውል።
እሺ